ጤና ይስጥልኝ። አሪፍ ፔ ሎዛ ነኝ። በምን ልርዳዎ።
ጤና ይስጥልኝ ሎዛ።
አብሮ ይስጥልን።
አሁን ከሳምራዊት ጋር እያወራው ነበረ። transaction ነበረኝ በአሪፍ ፔ ከሁሉ ስፖርት ላይ እሺ
እና ወደ account ያልገባም ነበር።
withdraw ነው ያደረጉት ደንበኛችን?
withd- አዎ withdraw አድርጌ እሺ ደንበኛችን ከዚህ በፊት ደውሎ አስመዝግበው ነበር።
አዎ ደውዬ አስመዝግቤ ከገባልህ check አድርግልኝ ብላኝ ነበረ።
እሺ check አድርጌው አሁን አልገባም።
ስምዎትን ማን ልበል ደንበኛችን።
ነጻነት ኃይሉ ቢሃ
እሺ ደንበኛችን አንዴ መስመር ላይ ይጠብቁ እያየሁት ነው።
እሺ
ደንበኛችን መስመር ላይ ያለው አዎ አለሁ እሺ ይቅርታ ስላስጠበቅኩት ከዚህ ችግር የለም።
እንደተስተካከለ ነው የሚያሳየኝ።
አ እ፣ ሁሉ ስፖርትን ለማናገር ሞክረዋል active እንዲያደርጉ ሁል- ሁሉ ስፖርትን በ- በምንም access ላደርጋቸው አልቻልኩም።
አዎ እ፣ ከኛ ጋር ሲስተካከል እነሱ active ማድረግ ስላለባቸው ነው። ስልካቸው እ፣ betting site ኡ ላይ የለም ደንበኛችን።
እዛ ላይ ያለው አ፣ የሚሰራ አይደለም ወ- ወይም እየተነሳ አይደለም፣ አይነሳም።
እሺ ምናልባት ሌላ contact የሚያደርጉበት ወይ ካለ እኛ ጋር ስልካቸው ስለሌለ ነው።
አ፣ ከኛ ጋር ተስተካክሏል። እነሱ active ማድረግ ብቻ ነው የሚቀራቸው ደንበኛችን።
እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን።